ጤና ይስጥልኝ ሪፖርት ነው ባኮ የምንለዳው
ሄሎ ናችሁ
ሌላ ሄሎ
ሁሉ ስፖርት ባኮ የምንለዳው
አዎ እኔ ደንበኛ ናችሁ ግን ደንበኛ ነው የእናንተና ሁሉ ስፖርት እሺ
እንትን ብሎኝ ነው ዲፖዚት ምናምን እና ሞር ኦር ስፖርት ሲስተም ይልስ ጥፍብኝ ነው
ምን አለ
እንትን ጠፍቶብኝ ነው ምን
history sport የሚል ተጨማሪ more የሚለው ውስጥ ይግቡና ያገኙታል አዎ more ገብቼ እኮ more ገብቼ እና እኮ sport history የሚል ፈቱት
የለም እሱ እኮ ነው- እሱ እኮ ነው የጠፋብኝ ወደ account ዎት ስላልገቡ ነው ወደ account ዎት login ያሉ
አ- ወደ account login ስላላረጉ ነው እየመጣለት ያለው ነው
አይደል እና login login ወረውስ ምን ረጀ- መጀመሪያ account ዎት ውስጥ ይግቡ
account ን account አዎ ወደ account ዎት ይግቡ ደንበኛችን
እስቲ ልሞክረው ወደ እሺ።
account ዎት ስላልገቡ ነው sport history እየመጣ ያለው ነው
እና መጀመሪያ account ልግባ ማለት ነው አዎ
እሺ